ሰላም ትኬት ማወቅ ፈልጌ ነበር። እና
ንገረኝ።
አስራ ሁለት ዜሮ ሁለት
እሺ አስራ ሁለት ዜሮ ሁለት አስራ ሶስት ሰላሳ ዘጠኝ
አስራ ሁለት ዜሮ ሁለት
አስራ ሁለት ዜሮ ሁለት አስራ ሶስት ሰላሳ ዘጠኝ
ስድስት መቶ ብር ገብቶልሃል። እሺ
አንድ ቡድን ጥሎኝ ነው።
አዎ
የትኛው ጣለኝ?
አስ ሞናኮ ከኦሎምፒክ ላይ ነው።
okay ሞናኮ ከኦሎምፒክ ሊሆን ነው።
አዎ ሞናኮ።
አይ ሁለት ጎል አይደል ያልኩት?
ምን አልከኝ?
ሁለት ጎል ነበር ያልኩት። እንዴት ጣለኝ? እሱ ሶስት ለአንድ ነው ያለቀ።
አይደለም አንድ ለዜሮ ነው ያለቀው።
አንድ ለዜሮ ነው።
አዎ እሺ እሺ። ሌላ ደግሞ አስራ ሁለት ዜሮ አንድ
እሺ
ሰባ ሶስት ሰላሳ
ድጋሚ ንገረኝ።
አስራ ሁለት እሺ ዜሮ አንድ እሺ ሰባ ሶስት ሰላሳ
ይሄ ለውስጥ ነው። ሁለት ቀይ ነው።
እሺ እሺ። እናት አመሰግናለሁ።
መልካም ቀን ይሻላል።
እሺ